Hello.
Hello.
Hello.
Hello. Hello. Hello.
A ver,
ይሰማል? ይሰማል?
እሺ፣ ይሰማል። ምን ነበር ጉዳዩ?
እ ዘጠኝ ዓመቴ ነው።
እ እ
ዘጠኝ ዓመቴ ነው።
እሺ፣ እ፣ እኛ ጋር ዘጠኝ ዓመት እየመዘገብን አይደለም። አምስት ዓመት እና ከዛ በታች ነው የምንመዘግበው።
አምስት ዓመት እና ከዛ በታች።
አዎ፣ ሌላ ጊዜ ዘጠኝ ዓመት ስንፈልግ እንደውላለን።
እሺ፣ ቻው።
ይሻል
እና